አልጋ ላይ ላለው ለታመመው ፈዋሽ ሐኪም ነው። ለቆሰለው መጸየፍ አያውቅ ሩሩ ልቡ ፈውስ አግኝተዋል። ቤቱ የገቡ አልጋ ላይ ላለው ለታመመው ፈዋሽ ሐኪም ነው። ለቆሰለው መጸየፍ አያውቅ ሩሩ ልቡ ፈውስ አግኝተዋል። ቤቱ የገቡ የምድር ሲሳይ የዕለት እንጀራን ባርኮ ይሰጣል። ስለሚራራ የተቆረጠን ተስፋ ቀጥሎ ሕይወት ይሰጣል። ከሞት አስጥሎ አልጋ ላይ ላለው ለታመመው ፈዋሽ ሐኪም ነው። ለቆሰለው መጸየፍ አያውቅ ሩሩ ልቡ ፈውስ አግኝተዋል። ቤቱ የገቡ ጸሎትን ሁሉ የምትሰማ መሸሸጊያችን የሆንከን ግርማ ፍቅር ልዩ ነው። ወደርም የለው ይህንን አምላክ ከፍ እናድርገው አልጋ ላይ ላለው ለታመመው ፈዋሽ ሐኪም ነው። ለቆሰለው መጸየፍ አያውቅ ሩሩ ልቡ ፈውስ አግኝተዋል። ቤቱ የገቡ ካሰብነው በላይ የምታስብልን የሕይወት ውሃን የምታጠጣን በበረሃው ላይ ደመናትለ ሕዝብህን ከሞት ትታደጋለ አልጋ ላይ ላለው ለታመመው ፈዋሽ ሐኪም ነው። ለቆሰለው መጸየፍ አያውቅ ሩሩ ልቡ ፈውስ አግኝተዋል። ቤቱ የገቡ የምድር ሲሳይ የዕለት እንጀራን ባርኮ ይሰጣል። ስለሚራራ የተቆረጠን ተስፋ ቀጥሎ ሕይወት ይሰጣል። ከሞት አስጥሎ አልጋ ላይ ላለው ለታመመው ፈዋሽ ሐኪም ነው። ለቆሰለው መጸየፍ አያውቅ ሩሩ ልቡ ፈውስ አግኝተዋል። ቤቱ የገቡ አልጋ ላይ ላለው ለታመመው ፈዋሽ ሐኪም ነው። ለቆሰ